ሄሎ ሄሎ እሺ፣ ተቋረጠ አይደል? ያው እ?
በቃ ተቋርጦ ነበረ።
አዎ ተቋርጦ በቃ እንግዲህ ያው ያቀረብሽውን የማማከር እንትን እ፣ ሰርተነዋል እ።
እና ሌላ ልትነግሪኝ የምታስቢው ነገር ወይም ማወቅ አለባችሁ ብለሽ የምታስቢው ነገር አለ?
አይ በቃ እኔ እኛ እንችላለን አሁንም ሄደን ያንን እግድን ማንሳት እንችላለን ወይንስ እሷን መለመን አለብን ወይንስ ደግሞ የራሳችንን ድርሻ እንሽጥ ብለን መግባት አለብን የሚለውን ገምግማችሁ እንትን መትሉልኝ ነበር።
እሺ፣ ስለዚህ በቃ ይደወለልሻል፣ ስልክሽን በእጅሽ አድርጊ። ሲደወሉልሽ እንዳያጡሽ በሀያ አራት ሰዓት ውስጥ እ፣ ካልሆነ ደግሞ ያው ሰኞ ዕለት ዛሬ ቅዳሜና እሑድ አይደለም፣ አዎ፣ ነገ አዎ።
ቅዳሜና እሑድ ምናልባት ሰኞ ነው እም።
የሚደወልልሽ። ስለዚህ ስልክሽን በእጅሽ ያዥ፣ ይደወልልሻል። ስለደወልሽ አመሰግናለሁ። ሰላም እኔም አመሰግናለሁ በጣም ሰላም